ጤና ይስጥልኝ ማኒ ፓፓ።
ሰላም ነው እናት?
አለን ይመስገን።
አለን። ይሄ ዶልፊን አይናማው አለ እንዴ እንትን ላይ ቲክቶክ ላይ የተለቀቀው
ምን sil- silver color ነው?
ነጭ
አዎ ይኖረናል። ሲመጡ ይደውሉልን። አሁን ግን ግቢያችን ላይ ቆመው silver ኡ ነው፣ ግን አለን ሌላኛው አዎ፣ branch ኣችን ላይ የሆነ ሰባ ሰባት ሺህ ምናምን ብሎ የሚያሳየው ኦሮ
አዎ፣ እሱኑ የለንም። አሁን ላይ ያለን እስ- በ silver ኡ አለን ሁለት ስምንት
ሁለት ስምንት አዎ፣
okay። ዋጋውን ማወቅ እችላለሁ እንዴ?
ሁለት ነጥብ አምስት ሁለት ነጥብ አምስት ድርድር አለው?
ድርድር ይኖረናል።
እሺ ስመጣ እደውልላችኋለሁ። እሺ እሺ አባት እሺ